ፍቅሬ አንቺ ነገር ሞላው ማዝነው ስንቱን ተናግሬ አሁን ጨርስ ስንቱን ተናግሬ አሁን ጨርሰው አቤት ጭር ማለቱ ገጠሩ ገጠሩ አቤት ጭር ማለቱ ከተማው ገጠሩ ለተለያየ ሰው ለጠፋው መንገዱ ለተለያየ ሰው ለጠፋው
አሁን ምን አልኩና አሁን ምን ወጣኝና አሁን ምን አልኩና አሁን ምን ወጣኝና አጥራብኝ መንገዱ የፍቅር ጥም ጥሎብኝ መንገዱን የፍቅር ጥም አንጀቱ ተርቦ በላው መቀነቱና አንጀቱ ተርቦ በላ መቀነቱና አይነስ የምወደው ጎረቤትነቱ እኔስ የምወደው ጎረቤትነቱ አይነስ የምወደው ጎረቤትነቱ
እንግዲህ ሳልጠግብሽ ልሰናበትሽ ነው እንግዲህ ሳልጠግብሽ ልሰናበትሽ ነው እንዳትረሺኝ ፍቅሬ ያደራዬ ፍቅሬ እንዳትረሺኝ ፍቅሬ ያደራዬ ፍቅሬ አይገርማችም ወይ እኔን ይገርመኛል አይገርማችሁም ወይ እኔን ይገርመኛል ከእሷ ጋር ሆኜ ፍቅሯን አፍቅራት ከእሷ ጋር ሆኜ ፍቅሯን አፍቅራት
አንተ በጣም ቆንጆ መሳይ ተይባሳ አንተ በጣም ቆንጆ መሳይ ተይባሳ አይ ሰውነት ያለቀ ባንተ ተነሳ የተይማይና ማስቀምት ቤትና
ፍቅሬ አንቺ ነገር ሞላ ናዝነ ፍቅሬ አንቺ ነገር ሞላው ናዝነ ስንቱን ተናግሬ አሁን ጨርስ ስንቱን ተናግሬ አሁን ጨርሰው አቤት ጭር ማለቱ ከተማው ገጠሩ አቤት ጭር ማለቱ ከተማው ገጠሩ ለተለያየ ሰው ለጠፋው መንገዱ ለተለያየ ሰው ለጠፋው መንገዱ
ምን ብለኸኝ ነበር? ምን ብዬ ነበርና? ምን ብለኸኝ ነበር? ምን ብዬ ነበርና? አይ ዋችሬ ምላስ ወድቋይ ሰበር ወይ ዋችሬ ምላስ ወድቋይ ሰበር እኔስ እሄዳለሁ ከመሄድ አልቀርም አይነት ስገር አለፉ ከመሄድ አልቀረማ አይ ፍቅር ሲደር አንቺ ሲፈርስ አይችግርም ፍቅር ሲደር አንቺን ሲፈርስ አይችግርም አይ ፍቅር ሲደር አንቺ ሲፈርስ አይችግርም
ዛሬ